ሄሎ ሄሎ ሄሎ አባት ከሚስት ቤት ነበር ምዳውል እሺ እሺ እስቲ ቮቸር ኮድን ትነግረኛለህ ልጅ ከትላንት ጀምሮ ነው እኔ አካውንት ላይ እምቢልና ሌላ አካውንት ላይ ይገባል ገብቷል እኮ አሁን ላስገባ የነበርኩት ቮቸር ኮድ እሺ ሌላ አካውንቴ ላይ ሳስገባው ገብቷል የቮቸር ኮዱ ችግር የለበትም የአካውንቱ ችግር ነው የአካውንት ችግር እስኮ ስክሪንሻት አድርገህ እስኪ ላክልን ወይ ማ- አፕግሬድ መደረግን እኮ ከማታ ልክ ያለው በዚህ በዚህ ስልክ ማየት ትችያለሽ እንቆብራን ተሾመ የሚል
እሺ እንቁብራን ዊዝድሮም ሳረግ ዊዝድሮም በሳንቲም ፒ ዊዝድሮ ላረግ ስል እንደዚህ ይለኛል አይደለ እንቁብራን አዎ።
ተሾመ እሺ ማታም ዊዝድሮ ላረግ ስል እንደዚህ ኢንቫሊድ አማውንት አለኝ ታስተካክሉላል ብለው ደውለውልኝ ነበር ግን አፕግሬድ ይደረግልሃል ብለው አፕግሬድ ይደረግላል ተብለክ እሺ አዎ፣ ችግር ግን የለም። አሁን ደውለው እያየሁት ተደርጎላል ብለው ነው።
ነበረ እሺ ታዲያ እምቢ አላውንም መልሰ አዎ፣ አሁን ሶ- ሁለት የሞከርኩትና ሁለትም የሞከርኳቸውን ቮቸሮች ሌላ አካውንቴ ላይ ሳስገባው ይገባል ይሰራል አዎ
እሺ በቃ አግኝቻለሁ ስለዚህ እናየዋለን እሺ እሺ እሺ እሺ